Hello ጤና ይስጥልን ቤት ቤት
ከእናንተ account ከ betting account ወደ ራሴ account መቶ ሰላሳ ብር transfer አድርጌ አጣሁ የት እንደገባች።
ከእናንተ account
አዎ ከቤት ቤት account አዎ ከራሴ ሞባይል እንትን አለ አይደለ betting እሺ ከዛ መቶ ሰላሳ ብር transfer አድርጌ ወደ account መሰለኝ ጠፋችብኝ። እዚህም አልመጣችም እዛም ወዴት ነበር transfer ማድረግ የፈለግከው?
አድርጌያለሁ እኮ already ከ betting account ኡ ተቀነሰች።
አዎ ገብቶኛል። ግን ወዴት ወደ ባንክ ነበር ማድረግ የፈለግከው?
አዎ ወደ ባንክ ነው የፈለኩት።
እሺ ወ- ለወደፊት ወደ ባንክ withdraw ስታደርግ ከሶስት መቶ ብር በላይ ነው እሺ ማድረግ የምችለው።
እሺ እሺ አሁን check ላድርግልህ። አሁንም ብር መቶ ስንት ብር አልከኝ?
መቶ ሰላሳ ብር
ዛሬ ነው አይደል?
አዎ
እሺ በ voucher ነው የሞከርከው መቶ ሰላሳ ብር እና አዎ።
ስልክ ላይ ነው ያለው። አቅራቢያ የቤት ቤት ሱቅ አለ?
ሱቅ አዎ አለ እም፣ ቤት ያስፈልጋል ቤት ማለት የቤት ቤት ማለት ነው።
እ?
ቤት ቤት የት አዎ አካባቢ ቤት ነው ያለው አንተ?
እኔ አሶሳ ነኝ።
okay እኮ እዛ አካባቢ ቤት ቤቶች አሉ አይደል?
አዎ ብስክሌቶች አሉ። አዎ አዎ ስለዚህ እዛ እችኛውን ኮድ ይዘህ ሄደህ ኮድ አላት voucher code የሚባል ማለት ነው። እሷን ኮድ ይዘህ ሄደህ እሱን ስትሰጣቸው ብር ይል- ይሰጡሃል በ cash ማለት ነው። እንደዛ ማትፈልግ ከሆነ ደግሞ ለቤት ቤት መመለስ የምትፈልግ ከሆነ ደግሞ step ኦች አሉት ልንገርህ።
አ- አንቺ መመለስ አትችልም። ወደ ወደ betting account ይመልስልኝ እዛ አይ ላይ አንተ ተካው አንተ ነህ የምትችለው፣ እኔ አልችልም። ምክንያቱም አንተ ስልክ ላይ ስላለ ኮዱም አንተ ስልክ ላይ ነው ያለው። step ኦቹ እሺ ልንገርህና እም፣ እ፣ ወይ ደግሞ ቴሌግራም ላይ hi ቤዛ በለኝና እሱ ላይ step ኦችን ላክልህ።
አይ hi ቤዛ ልበለው።
hi ቤዛ በልና ጻፍልኝ፣ እኔ መል- እልክልሃለሁ step ኦቹን። እሺ ስልክ ቁጥሩን እንዴት ላገኝ እችላለሁ?
የቴሌግራም ልንገርክሽ የለህም?
እም፣ አዎ ስ- ስልክ ቁጥሩ የለኝም።
ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ሶስት
ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት አዎ እዚህ ላይ ቴሌግራም ላይ save አድርገውና በቴሌግራም እሺ
ዜሮ ዘጠኝ
ዜሮ ሶስት
ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት አዎ
እሺ።
እሺ